ሀሎ ሰላም
መራባ service አዎ ጤና ይስጥልን አብሮ ይስጥልን። ከድሬዳዋ ወደ ጅጅጋ ለነገ ፈልጌ ነበር። አንድ ሰው ይህ- ይህ ጅጅጋ ነው የድሬዳዋ ቁጥራቸው ነው
እሺ፣ እስኪ እ፣ ሰጪኝ
ዜሮ ዘጠኝ እን- እሺ፣ አንድ
ዜሮ እ፣ ዜሮ ዘጠኝ አስራ አምስት ሰባ አራት ሰላሳ ሀያ ሰባት አ፣
አስራ አምስት ሰባ አራት ሰላሳ ሀያ ሰባት አስራ ሰባት አየህ፣ አመሰግናለሁ።